ካልከው ምን መላኩን ከርሜ እሄዳለሁ።
አኗር ከጠይቀ ይሏል ይለው ወይ ሀሴት ነኝ።
ታዲያ ስታሴት እግዚአብሔር ይመስገን።
ቢሮ መጥቼ ዛሬ አጣሁሽ።
ማነህ?
እሺ ኦርደሩን ስታየው በዛ ነብዳለሽ። ለገሀር ነው የሚለው። ከስተመሩ ጋር ስደውል ልደተኛ ኪሎ ሜትር ልክ ካልሆነ ቼክ ታደርጊልኛለሽ።
እሺ እሺ ከምግብ ቤት ስለወጣሁ አለካሁትም።
እሺ ችግር የለውም። ከስተመር order number ላውጣልሽ አንድ ጊዜ እሺ እሺ
ሰላሳ ሁለት አርባ ዘጠኝ
ሰላሳ ሁለት አርባ ዘጠኝ በቃ customer ላስ ድምፄን እንኳን አውቂውም። ኧረ ትገርሚያለሽ።
ኧረ እኔ እንጃ አልመጣህልኝም ጭራሽ።
የሚስተካከል ከሆነ እየደረስኩ ስለሆነ አስጠኝልኝ።
እሺ እሺ እሺ bye